momento.
Yaye,
ሄሎ
ሄሎ፣ ሄሎ፣ ፍሬ ዋዬ፣ እንዴት ነሽ?
ሰላም ነው? እግዚአብሔር ይመስገን።
አማን ነዋ።
አለን አለን ማልበል ብሩኬ ነኝ። እንዴት ነሽ?
ወይ ብርቄ፣ ሰላም ነው?
አማን ነው። ምን ተፈጥሮ ነው? እስኪ ያረቡ አይ ምንም አልተፈጠረም። ቅድም እንትን የግምገማና የአስተያየት የኛ ዳሰሳ ምናምን ተልኮልን ነበር እናንተ ላይ
ምን ምን አልሽኝ? እ እሱ እኮ እንትን እኮ ነው ፍሬ ፍሬ። ሄሎ ዬ ወይ ቆይ እኔ እደውልልሻለሁ በራሴ እሱ ሞልቼ አንደኛ አሁን እሺ ደውልኝ ኢሜይሉን አይደለም እትይ ሄሎ ፍሬ ቆይ ወይ እደውልልሻለሁ ወይ ምን እኔ አልሽ?
እደውልልሻለሁ እሺ እሺ ኢሜይሉን ነው የምትይኝ